hello ጤና ይስጥልኝ። ጠብታ አምቡላንስ።
hello ሰላም ነው sister?
እግዚአብሔር ይመስገን ደህና።
በእናትህ ላሽ አስር ስምንት አንድ ሶስት አያነሱም። አምቡላንስ እናንተ ጋር የለም?
ምንድን ነው
አምቡላንስ የለም እናንተ ጋር?
አምቡላንስ ለአሁኑ ስራ ወጥቷል። ምን አይነት አምቡላንስ ነው የምትፈልጉት?
አይ ኦክሲጂን ያለው ነበረ። በእናትሽ አሁን ተንፋሳቸው ተነፋፈሳቸው በጣም እየወረደ ነው።
ከየት ምን ይሻላል? እ?
ከየት ነው?
እዚህ እንትኑ ጋር አዲሱ አድ ጤና ጣቢያ
የት ጤና ጣቢያ?
አስራ ሰባት ሻላ አካባቢ ሌላ ስሙ ሌላ ስሙን ንገረኝ።
እ?
ሌላ ሰፈሩ ጤና ጣቢያ ምን?
ብቻ አስራ ሰባት አይደለም ሻላ ሻላ አስራ ሰባት ሻላ ሀያ ሁለት አካባቢ አስራ አሀ ሾላ ባልደራስ ጤና ጣቢያ አይደለም ሻላ ሻላ ሻላ መናፈሻ ሻላ አትላፍ አትላስ አትላስ ቦሌ አካባቢ ነው።
አ
okay ቆይ እስቲ አንዴ ቆይ፣ ስልኩን የደወልክበትን ንገ- ንገረኝና አንዴ ልጠይቃቸው አምቡላንስ የት እንደደረሱ ስራ ወጥቶ ነው።
እሺ በእናትሽ ኦክሲጂን አፍቷል በእናትሽ ዜሮ ዘጠኝ እሺ
ዜሮ ዘጠኝ ሀያ ዘጠኝ ሀያ ዘጠኝ ዜሮ አንድ ዜሮ አንድ ስልሳ ስድስት አስራ ስድስት አይደለም ስልሳ ስድስት ሀያ አምስት ስልሳ ስድስት ሀያ አምስት እሺ አንዴ ደውዬ መልሼ እደውልልሃለሁ።